እየጠየቁ ናቸው። እነዚህ ነው ለእነዚህ መላክ አለ hello hello ሰላም አውት ነበር ምደውል ከየት ከየት
order አለሽ አይደለ?
ምን አልከኝ?
ከአዲስ Outfits ነው የምደውለው። እኛ ጋር ፋርቶች order አድርገሽ ነበረ።
አዎ አድርጌ ነበር። አረፍ ነው okay፣ order ሽ ስለደረሰ ልልክልሽ ነበር። የት ልላክልሽ?
ዘነበ ወርቅ አካባቢ
ዘነበ ወርቅ። okay እሺ።
አለርት ሆስፒታል ፊት ለፊት ምሳሌ pharmacy።
okay፣ ዘነበ ወርቅ ብዬ ልከውና ሞተረኛውን ይደውልልሻል። በደንብ ታስረጃዋለሽ። አመሰግናለሁ።